የባለፈው የሩብ ዕለት ነው። ጥሩ ነው እ ሰላም እግዚአብሔር ይመስገን።
ሰባት ሀያ ሰባት ወደ
ምን ሆነብህ?
ተቃራኒ ነው ነበረ
ተቃራኒብኝ ነው። እሺ የያዝከውን ውርደት ትነግረኛለህ?
ሰባ ዘጠኝ ዜሮ አምስት
ሰባ ስንት ሰባ ዘጠኝ ዜሮ አምስት ሄሎ፣ ወይ ወይ አይቻ ሄሎ።
ድምጽ ይቆዝራል። ሰባ ዘጠኝ ያሳ- ይውጣልኝ። ያዝከውን
የያዝኩት ደግሞ ሰባ ዘጠኝ ዜሮ አምስት
ዜሮ አምስት ስምህ ማን ነው?
አቡበከር ስምህን ንገረኝ እስኪ።
አቡበከር እሺ አቡበከር ንገረኝ። እሺ አዎ።
ፈትል